ሄሎ ጤና ይስጥልን ጉዳይ ሀና ባርባኮ ምን ልርዳው?
አቤት ስራ ይኖራል?
ሄሎ ጤና ይስጥልን
ይሰማ ስራ ይኖራል?
እንትን ንገሩኝ።
እሺ፣ ሄሎ
ይሰማኛል? አይሰማም?
ካቡሪ በጣም ጣጣ ትገሰማለህ
እ?
ጭሞት ንገር።
አይሰማም?
ሄሎ
አቤት ስማ እ? ሄሎ ሄሎ ሄሎ